ሌላ
ነፍሴን ሳትሰረች ፍቅር መጋቢ ናት። እናቴ እናቴ እናቴ እናቴ እናቴ የሚሆን ሁሌም ለዘላለም የማደርጋት ልጅ የፍቅር መግለጫ የእዝነት ምሳሌ አጠገቧ እያለሁ አታዘኝም ሁሌ የከፋልች ላደና ያሁንኩት አራ ያስገኛጠናቸው አዛኝ
ሌላ
ተማሪ ላይ አለመሆናቸው በጣም ያገዘናል